Hello ጤና ይስጥልኝ Best Bet
register deposit ለማድረግ ያ register ቁጥሬን ረስቼው ነው።
register ቁጥሬን አ ማለት register ቁጥሬን
አ ያ እንትን account ከፍት የተላከልኝ ቁጥር አለ አይደለ?
እሺ forget password በለው እሺ እ forget password በለው
forget forget password login ከሚለው ስር ሌላ ጊዜ ወደ Best Bet account ስትገባ የምትጠቀመው አለ አይደል login የሚለው button አ ከእሱ ስር forget password የምትል አለች እሺ እሷን ተጫናትና ስልክ ቁጥርህን ዘጠኝ ብለህ ጀምርና አስገባና forget ስትለው በ message የሚገባልህ ኮድ አለ እሱን ኮድ እንደ password ተጠቀመው እሺ አይ አይ እሺ እሺ